አንሻ አይደሎይ በቁንጅናሽ የተረታው ልቤ ከብዶት ዝናሽ ልሽሽ አልኩኝ ሳይሽ ከምቸገር ልኑር ርቄ ካንቺ ግኔታ አገር ግኔታ አገር ግኔታ አገር በመልክሽ አይደሎይ በቁንጅናሽ የተረታው ልቤ ከብዶት ዝናሽ ልሽሽ አልኩኝ ሳይሽ ከምቸገር ልኑር ርቄ